hello ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምንደውልሎት።
እንዴት ናቸው?
ሰላም። እ፣ ሽንኩርት order አድርገውን ነበር ለዛሬ የሚመጣ።
አርኬ ነበረ።
እሺ፣ ግን warehouse እጥረት ስላጋጠመን ያው ዛሬ መላክ አልቻልንም እና ብሩን ተመልሰን ነው የምናደርግሎት።
እ? እ?
warehouse እጥረት ስላጋጠመን ያው ዛሬ መላክ አልቻልንም፣ ብሩን ተመላሽ ነው የምናደርግሎት። እናሳውቆት ብለን ነው ሲመጣ check አድርገው እ፣ ለነገ አሁን እኮ እንትን ላይ እያየሁት ደውልላቸዋለሁ ብዬ የለም እንትኑ ላይ አዎ የለም አዎ ነገም አይገባም።
አይሆን በቃ እስከ ነገ ነው እና
እሺ ተመላሽ ይሆናል።
እስከ ነገ ነው እና ማን ልበል?
እ፣ ቤቲ
እሺ በቃ እንጠብቃለን። ችግር እሺ የለም።
እሺ መልካም እሺ፣ ሰላም ዋልሽ።